አስዮ ቤሌማ ኦሆ አሃይ በል አስዮ ቤሌማ ቤሌማ ማለቴ ኦሆ አሃይ በል አስዮ ቤሌማ ቤሌማ በሌሌማ ኦሆ አሃይ በል አስዮ ቤሌማ ቤሌማ ማለቴ ኦሆ አሃይ በል አስዮ ቤሌማ ቤሌማ ማለቴ ኦሆ አሃይ በል አስዮ ቤሌማ አዌ ልጅነቴ ኦሆ አሃይ በል አስዮ ቤሌማ ሆየ ሆዬ ኦ ጌታ ኦ የተቀለበት ኦ በጎድጉዶ ኦ ውሃ ሞላበት ኦ በዛ ስፍራ ኦ እንኳን ሰውና ኦ ወፍ አይዞርበት ኦ ሆይሾ ሎሚቷ ልምጣ ወይ ወደ ማታ ወይሾ ሎሚቶ ልምጣ ወይ ወደ ማታ ሆይሾ ሎሚቷ ልምጣ ወይ ወደ ማታ ወይሾ ሎሚቶ ልምጣ ወይ ወደ ማታ ሆይሾ ሎሚቷ ልምጣ ወይ ወደ ማታ ወይሾ ሎሚቶ ልምጣ ወይ ወደ ማታ ክፈት በለው ተነሳ ያንን አንበሳ በበለው ተነሳ ያንን አንበሳ ክፈት በለው በሩን የጋሼ ገብሬን በበለው በሩን የጋሼ ገብሬን እዛ ማዶ ኦ!
ጭስ ይጨሳል ኦ!
አጋፋሪ ኦ!
ይደግሳል ኦ!
ያቺ ድግስ ኦ!
ውጭ ውጭ ኦ!
በድንክ አልጋ ኦ!
ተገልብጬ ኦ!
ያቺም አልጋ ኦ!
ተንኮለኛ ኦ!
አላንድ ሰው ኦ!
አታስተኛ ኦ!
ቆይሾይ ጉዳዴ ብሯን ብሯን ይላል ሆዴ ወይሾ ጉዳዴ በምራን ይላል ወዴ ቆይሾይ ጉዳዴ ብሯን ብሯን ይላል ሆዴ ወይሾ ጉዳዴ